ምስር መወድስ ዜማ መወድስ ጆርሆየ እንታገደፈ ሰመንተ ስድስተ ዲጋ አውፅአት ክርኤተ አቋቋም መወድስ ዶርሆየ እንታ ገደፈ ሰመንተ ስድስተ ዲጋ አውፅአት ክርኤተ አውፅአት ክልኤተ ማብራሪያ የአጭር ዘይዜ ዘበወርቅ ንሱግ ላይና የአጭር መወድስ አውጻአት ክልኤተ ላይ አንደኛ ሁለተኛ ስትዘም እንደ ዜማው ነው። ሶስተኛው ሶስተኛው ግን እንደ ዝማሜ ነው። ምሳሌ አንደኛ ስትዘም አውጽአት ክልኤተ፣ በሁለተኛው አውጽአት ክልኤተ፣ በሶስተኛው አውጽአት ክልኤተ። መወድስ ዶር ሆየ ላይ ዜማ ትንሽ ሁለት ሞተፈርዖን ሶስት ነገ ደሃቅለ አራት ለዘጦ መሳብ ስድስት ላይለ ዘሰምረቶ ግጽ ሰባት ውስተ ቤተ መንግስት ነበረ ተታይ ሁለት ቤት አልብከ ሶስት ዘመድ ወባዕድ አራት ለአጽዋም አዕሩግ ስድስት ፍና ምድረግ ጽሖረ ሰባት ሀገረ እስራኤል ባዕዳን ሰያፍ ሶስት ዮሴፍ ርእየ አራት ተፈሳህ ዮም አምስት ከመይ ትልጠረ ሰባት ልምላም የገለ አድኮነ ስምንት ወልደ ቤተ አብርሃም ይስሐቅ ወዳቂ አንድ ኦባእል ሁለት ህጎ ጽኑዕ ሶስት ሐራዊ ውእቶ አምስት ጊዜ ነጸራ ለወይን ስድስት እምነ ገሊላ ወግጽ እንተ ገደፈት ሰመንተ ላይ ተነሽ አምስት እንታ ሰበከወ ጌለ ስድስት በከመ ሰበከ ጾመ ሰባት ከማስተዋደደ ሰብአ ተጣይ ስድስት ቤተ ማርያም ይብልዋ ሰባት ሐዋርያተ ወልድ ዋህድ ሰያፍ ስድስት ለኢሳይያስ አቡሁ ሰባት አምጣነ ጳውሎስ ቦአ ስምንት ምእመናነ ኬብሮን አውድ ወዳቂ አምስት ላይለ ምናሴ አሐዱ ስድስት በቀስተ ደመና መርሆሙ ወየብኡ ለእግዚአብሔር በቃለ ትስብእት ብሎ ሲመጣ እንተ ገበፈት ሰመንተ ላይ ተነሽ አምስት እንታሳበከ ወንጌለ ስድስት በከመ ሰበከ ጾመ ሰባት ከማስተዋደደ ሰብአ ተታይ ስድስት ቤተ ማርያም ይብርዋ ሰባት ሐዋርያተ ወልድዋ ህድ ሰያፍ ስድስት ለኢሳይያስ አውሆ ሰባት አምጣነ ጳውሎስ ቦአ ስምንት ምእመናነ ኬብሮን አውድ ወዳጊ አምስት ላዕለ ምናሴ አሐዱ ስድስት በቀስተ ደመና መርሆሙ ማንደርደሪያው ዜማውም አቋቋሙም እንደ ዘይዜ ማንደርደሪያ ነው። አቋቋም መወድስ ዶርሆ ላይ ተነሽ ሁለት